નમસ્તે મમ્મી પપ્પા અવાજ ન આવતી
સર મેડમ નમસ્તે
ટીકા આપવા ગયેલા તમે.
આવે છે?
ટીકા- ટીકા- ટીકા આપવા.
አልከብ આગળ પેલા- પેલા પેલા ዕቃ માં.
በምን በምንድን የለካው?
በፈለግ ሎንግ ቤዝ የሚሆን ምን የሚሆን
አይ በሃይላክስ ሪኮርድ ያለ ቪጎ ሁለት ስድስት ሁለት ሺ አስር ኧረ እንደሱ አቅም የለም።
በቱኤልቲ ነገር አዎ
እ፣ በቱኤልቲ ነገር አስራ ዘጠኝ ዘጠና ዘጠኝ ይሆናል
የሆነ
አለን
እና አንድ ከስምንት የሚባል አለ።
ውይ ኧረ እንደዛ የለንም። እኔ ስድስት ሰባት ነው ያለው ሌላው ባንክ እንድታመቻች ምን አልክ?
ስድስት ሰባት ነው ያለው ሌላው ባንክ እንድታመቻች ምን አልከው?
ስድስት ሰባት ሌላውን ባንክ እንዳመቻች
ባንክ የሚመቻችለት እ፣
ይመቻችልሃል አባ
እሺ፣ ነው።
የሆነ ሴት ነገር ምናምን